የሶስት ወሩን ነው የሚያዝያ፣ የግንቦት፣ ሰኔ አይ እንደዛማ አይቀበሉት።
ሄሎ ሄሎ ንገረኛ ይማርስ ነው።
ተዘጋ። ፒኤምኤ የሚለው ነው።
አዎ አዎ።
ፒኤምኤ ሶስት ዜሮ ቲኤምኤ ሶስት ዜሮ ሶስት ዘጠና ስድስት
ሶስት ዘጠና ስድስት እሺ የምትፈልጋቸውን ተመሪዎች ጽፈህ ይዘህልንና እና በፕሮግራም ነው የምናወጣለን ክፍያ አለው እንዴት በፕሮግራም እኮ ነገ ብታመጣው እኮ ወይ በማግስቱ ምናምን ይሰጣል ስምንት መቶ አምስት ብር ከፍለህ እንዴ ለምን እሺ ታናግራቸዋለህ form ኡን ማሽኑ ይዘናና እንዴ ቆይ ማሽኑን ለምን አመታዊን እንትን ብላችሁ ለምን አትሰጡኝም እኮ መረካከቢያ form ኡን ይዘናና አናግራቸውና ይሰጠዋል እሺ?
ማሽኑን ስጡኝ memory ሲመጣ memory እናስጨናለን እኮ ምንም ሽያጭ ማከናወን አትችልማ ብትወስደውም ዝም ብሎ ነው አንተ ጋር የሚቀመጠው እኮ Z report ያወጣ የለም አያወጣም X ም Z ም አያወጣም
እንዴት
memory ዘግቷላ ምንም ሽያጭ memory ሞልቷል አምስት አመት ሆነው ማሽኑ
ስለዚህ ማሽኑ እናንተ ጋር ነው የሚቀመጠው እ
እናንተ ጋር ነው የሚቀመጠው memory እስኪመጣ እ አ
አ ታዲያ እኮ memory አለመኖር የእናንተ ችግር ነው ለምንድን ነው እኔ ለ memory ስምንት መቶ ምናምን ብር የምከፍለው እሺ በቃ ናና ናና አናግራቸው አባዬ በቃ ታስከፍል እመጣለሁ ትችላለህ መረካከቢያ form ህን ይዘህ ነው እሺ እሺ እሺ አመሰግናለሁ እሺ እሺ ቻው ቻው